አይ ወናራ አንጠብ የለም ጤና ይስጥልኝ ዋሽንግተን የሕክምና ማዕከል ምን ጉዳዮች?
ማዛ ፈልገን ነበር እና ከምኒልክ ወደ እናንተ እሺ፣
ምን ያህል ነው ወጣው?
ምን አይነት ኤምአርአይ ነው የፈለጋችሁት?
ኖርማል ነው የተሰጣቸው እኮ የምን የጭንቅላት፣ የእግር፣ የወገብ
እዛ ላይ ሙሉ ነው መሰለኝ ፊተር ላይ ሙሉ ነው የሚለው ሙሉ የሚል ሳይሆን ወይ በጤና ባለሙያ ያሳ- ያሳዩና ይነግሩኛል፣ ወይንም ደግሞ በቴሌግራም ወይ ላኩልን።
ፎቶ አንስቼላትና ስለዚህ በረዳ
ስልክ ልንገሩትና በቴሌግራም ይላኩልን።
ቶራሲክ ነው የሚለው ቶራሲክ ነው የሚለው እናቴ ቶራፊክ
አዎ፣ ቶራፊክ ኤምአርአይ
አዎ፣ ቶራሲክ ሲለው አዎ፣ ምን ማለት
ቶራፊክ እ፣ ይቅርታ ቶራፊክ ስፓን ነው የሚለው
አዎ ቶራሲክ ቴረር ነው የሚለው እ?
ኦኬ ሰርቫይካል ይቅርታ ሳነበው ቶራሲክ ሰርቫይካል ነው የሚለው ቶራፊክ ሰርቫይ- ሰርቫይካል
አዎ
ስምንት ሺህ ሰባት መቶ ሰማንያ
ልንገራቸውና መልስ ይደውልልሃል እንደዚህ